እንደ አደርክ ተሻለ ለውጥ አለው እ አይ መታሸት አለብህ አንድ ቀን ልሽ እኔ ልሽ እኔ እችልበታለሁ እንትን በ ሄሎ ወይ ደህና ደርሰው ደህና አልሐምዱሊላህ ሰላም አደረሰን አለው እና ፔንዲንግ ላይ ያሉትን እንዴት አደረግሽ ጨረስሽ የስ የቶቹን እ
የቶቹን
ማርቸንቶች ኤጀንት
ሰራ ነው እ
እየሰራ ነው
አዲስ ነገር አለ
እ አዲስ ነገር አለ የለም ያው እ
ያው ስልካቸው ብዙም የሚሰራ አይደሉም እነኝህ pending ኦቹ ማን ነው ያመጣቸው
እ ማን ያ- የሉም ያመጣቸው ስልካቸው ትክክለኛ አይደለም ያመጣቸው?
ማለት sales ኦቹን ነው የምልሽ እሱማ መጀመሪያማ ትክክል ግን አይሰራም
ዘጠና ዘጠኝ ሰላሳ ሶስት ዘጠና ዘጠኝ
እ እሱ ነው አንደኛው ትናንት አላወራህም ማን ነው
እና ነው
አዩብ አንዴ ደውሎ ነበር ምን ነበር የሆነ ደቂቃ ይቆይ
እሱ ሰፖርት ያደርጋል ደውልለት ሂድና እስኪ ስልክ ሲተካ አለ ብዬ ነበር እምቢ አለኝ ሲል አይስ ቼክ አደርጋለሁ ደውልለት ነበር እስካሁን እሺ አዎ፣ እሺ።
አለ አይሽ